ጤና ይስጥልኝ hello
bet bet free bet ይሰጣል እንዴ?
free bet አሪፍ ማለት ነው።
ቦነስ እ አንድ እ ቦነስ አዎ።
አንድ team loss ከሆነ total odd ኡ loss ላደረገው odd ተካፍሎ ከሀያ በላይ ከሆነ ቦነስ ይኖረዋል።
እና እንትን ነበረች check ማድረጊያዋ ቁጥራችን የመጨረሻዋ ጠፍታብን ነበር።
እ የመጨረሻው ያው ሲወጣ ትኬቱ እሺ
ቆርጦ ነው ያወጣው እንትኑን ጽሑፏን ማለት ነው። የመጨረሻዋን check የምናደርግባትን ትኬት check የምትደረግበት cashier code ዷን አ እሺ እንትኗ አለች ምንድን ነው እም፣ ትኬት ID cashier code ሳይሆን የሚለው ሳይሆን ይሄ ትኬት የሚለው ትኬት ቤት የሚለው ማለት ነው። cashier code የሚለው ማለት ነው።
እሺ እሺ ቆይ አንዴ ጠብቀኝ
seven, eight, three, three, seven, two, six is on the phone. Please leave your message after the tone. When